ጤና ይስጥልኝ ቤት ቤት አብሮችልኝ ሰላም ነው ናት እግዚአብሔር ይመስገን ሰላም ነው አለን። እም፣ account ነበረኝ እና እሺ password ረሳሁት እና ልክ temporary password ላኩልኝ። እሱን ቁጥር አስገብቼ login ስለው እምቢ አለኝ።
ደጋግመህ ሞክረኸዋል አዎ በተደጋጋሚ copy paste አድርጌ ሞከርኩት። ራሴም capital letter ምናምን እያደረኩ በትክክል ያለውን ነገር ሞከርኩት። በጣም ብዙ ነገር ግን እምቢ አለኝ።
እሺ ምናልባት ደጋግመህ ስለሞከርከው ይሆናል ማለት ደጋግመህ forget forget የምትለው ከሆነ የሆነ የትኛውን forget እንዳልከውና እንትኑ የተላከለ password ራሱ ላይሆን ይችላል እና እንዴት ስልኩን refresh አድርገውና page ኡን ምናምን አንድ ጊዜ ብቻ forget ብላ እስኪ ልክል ጠብቀውና መጨረሻ ላይ የተላከልን copy paste አድርጋ አስገባት።
እሺ አንድ እሱ ጊዜ ካልሰራልኝ እሱ እሱ እሱ እምቢ ካለኝ ካልሰራልህ መልሰህ ደውልልን።
በቃ እሺ አንዴ ሪፍሬሽ አድርጋት። እሺ እሺ ሙዬ እሺ አባ መልካም ምሽት።